hello ጃን ኤ- ፓንዳ ቦባ አልታዘዘም አሉኝ ብለኸኝ ነበር እኮ አገናኝሻለሁ ብለህ እኮ ደውለህ።
ደውዬ እኮ ነ- ነ- አይሰማም አለችኝ። እኔ ማን እንደሆነ እሺ ሰራ- አሁን አገናኘኝ። hello hello እ ፓንዳ ቦባ ነው። እሺማ ከ BeU delivery ነበር order check እንድታደርጊልኝ ፈልጌ ነው።
ስልክ ስለማይሰራ አልተቀበልንም።
በ order number ዘጠና ሰማንያ አንድ ሀምሳ ዘጠኝ order አልተቀበላችሁም?
ምንም የተቀበልነው ነገር የለም። ስልክ አይሰራም።
በቃ እሺማ check ለማድረግ ነው ያዘዝኩሽ አይደለም? እሺ እሺ፣ አመሰግናለሁ። ለልጁ ስጭልኝ። hello ዳንኤል መልሰን እንደውልልሃለን። እሺ
እሺ ግን ሰዓቱ አልቋል እዚህ እሺ፣ አዎ አየሁትኝ። እሺ መልሰን እንደውልልሃለን።
እሺ